መጮሁ አይቀርም። ደውሎ ደግሞ
ሄሎ
ሄሎ፣ አቤት።
ሰላም ከችፕችፕ ነበር ምደውልሎት።
እሺ አቤት።
ይቅ- ይቅርታ order እያደረጉ ነበር አይደለ? ሻምፖ
አዎ እ፣ ይቅርታ አንድ ሰው ይቀረዋል እና ሊሞሉበት ይችላሉ፣ fail እንዳያደርግበት።
እሺ እሺ እሺ እሺ እናት፣ እሺ መልካም ቀን።
እሺ